ሰላም ጤና ይስጥልኝ።
አለን እንደምን አሉ
አለን እግዚአብሔር ይመስገን።
ነው እግዚአብሔር ይመስገን።
መረጃ ለማግኘት ነበረ።
እሺ ቻው፣ ምን መረጃ ይስጡት።
content editing፣ marketing፣ በጎ አድራጎት ስትራቴጂ የሚለው ነገር ስንት ነው መመዝገቢያው?
ስምንትም አለበት
እ?
ስምንትም አለበት።
ስሜ አሊ ይባላል።
አሊ ማን?
አሊ ሷሊህ ይባላል።
አሊ አሊ ሷሊህ ይባላል። የአራተኛ ዙር ተማሪ የአራተኛ ዙር ተማሪ ነኝ።
እሺ ችግር የለም። መረጃ ልውሰድና እነግርዎታለሁ። ዜሮ አ?
ዘጠኝ ስልክ ቁጥር ይባል
ዜሮ ዘጠኝ ይሄ በዚህ የደወልኩትን ልስጥሽ፣ ያኛውን ልስጥሽ።
ደስ ያሉት እነሱ ዜሮ ዘጠኝ ሰማንያ ሰባት
ሰማንያ ሰባት አስር ዘጠና አምስት ሀያ አምስት
አስር ዘጠና አምስት ዘጠና አምስት ዘጠና አምስት ሀያ አምስት
ዜሮ ዘጠኝ ሰማንያ ሰባት ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ሰባት ሰማንያ ሰባት ዜሮ ዘጠኝ
አይደለም፣ እሺ
ተረጋጊ።
እሺ ዜሮ ዘጠኝ ሰማንያ ሰባት አስር ዘጠና አምስት ሀያ አምስት
ዜሮ ዘጠኝ ሰማንያ ሰባት አስር ዘጠና አምስት ሀያ አምስት አ
እሺ ኮርሱ አራት ኮርሶች ናቸው የምናስተምረው እህ
content
content marketing አ editing በጎ አድራጎት ከእነዚህ ውስጥ የፈለጉትን መርጠው መማር ይችላሉ
ከእነዚህ ውስጥ የፈለጉትን መማር ይቻላል ለይቶ።
አዎ ይቻላል
okay
ትምህርቱ የሚሰጠው በ- ለሳምንት ለስድስት ቀን ብቻ ነው ክፍያችን አስር ሺህ ብር ነው
በሳምንት ለሳምንት ለስድስት ቀን ነው ትምህርቱ የሚሰጠው በሳምንት አስር ቀን በሳምንት በሳምንት ለስድስት ቀን
okay በሳምንት ስድስት ቀን ነው አዎ ለስድስት ቀን ብቻ ማለት ነው ከሰኞ እስከ ቅዳሜ ተከታታይ ማለት ነው።
አዎ አሃ። በቃ ልምረጥና ልምረጥ ልምረጥና መልሼ እደውላለሁ። ከ ከየትኛው እንደሚበልጥ።
እሺ
እሺ እሺ እሺ እሺ አመሰግናለሁ መልካም